ካልካልሁ መውደድ መውደዴ ካልተመጣጠነ ሁሉም ይቀርል እንደተወጠነ ወደድኩሽ ብትለኝ እተኩማደድኩ ደርሶ መለመነስ አሁን አልኩ ፍቅር በኩል ሚዛን ካልሆነ ቻላቻ ለዚህ ለዚህማ ምን አለኝ በብቻ ምን ሆነሃል ሰሞኑን አንተ ሰው አይንህን ከዓይኔ ላይ ውስጥ መለሰው ፈገግታ ከጥርስ ምንድን አፈዘዘው እኔን አይደለም ወይ ልቦና ያዘዘው ፍቅሬ በእኔ ግምት ሰጥቶ መቀበል ነው ሾመ ስትሽረው እኛ ቁርጥም ነው ልቤን በወግ ያዘው እንደቻለ ቻለው ኋላ ካመረረ መመለሻ የለው በአንድ የጠበቀ በአንዱ ካመነታ መቼ ይሰጣል ፍቅር የጋራ እርካታ እናላውቀውም እንጂ ትቀጥል አትቀጥል መቼ ወድሃለሁ በንጥንት በንጥንት ፈዘዘው እኔን አይደለም ወይ ልቦና ያዘዘው ስሜት ስሜቴ ካልተመሳሰሉ ወድጃለሁ ማለት መጨረቃልቃል መውደድ መውደዴ ካልተመጣጠነ ሁሉም ይቀርለ እንደተወጠነ ወደድኩሽ ብትለኝ እጥፍ ወደድኩ ደርሶ መለመነ እስቲ አሁን አልኩ ፍቅር በኩል ሚዛን ካልሆነ ቻላቻ ለዚህ ለዚህማ ምን አለኝ ለብቻ ወደድኩሽ ብትለኝ እጥፍ ወደድኩ ደርሶ መለመነ እስቲ አሁን ምን አልኩ ፍቅር በኩል ሚዛን ካልሆነ ቻላቻ ለዚህ ለዚህ